ምንድን ነው?
ሄለው አቤት፣ ጤና ይስጥልኝ። እባክዎ ተመጣጣው
ምን ነው ሲስተሙ አልተስተካከለም እንዴ? ጠዋት ታዲያ ሰርቨር ባሽሚት የገባል ለምንድን ነው?
ምን አሉኝ?
ሲስተሙ አልተስተካከለም እንዴ? እስከ ዛሬ
እሺ፣ ትሬኒንግ ጌም ነው።
እ እሺ፣ ምንድን ነው አልገባለትም ካርድ
አዎ አባል አምስት ራንክ ነበር እስካሁን አልገባልኝ። ጠዋት አስር ብር ብሞክር ግን ገባልኝ።
እሺ፣ አምስት ብር አሸንፎ ነበር።
አዎ ይኸው ገብቶለታል።
አልገባልኝም አሁን ገብቶለታል።
ነው እሺ